የሚገርም ማለት ነው።
ጤና ይስጥልን ቤት ቤት ጤና ይስጥልን ቤት ይስጥልን። አቤት እንትን deposit ነበርና ብሩን ቀንሷል፣ ግን አልገባም account ኡ ላይ ምንድን ነው?
እሺ እ ቴ- text ኡን ልከልናል ቴሌግራም ላይ
ቴሌግራም ቻናላችሁ የለኝም።
ዜሮ ዘጠኝ ዜሮ ሶስት ልንገር ቁጥር ያዝና
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አይ፣ ግን አየር ሰላሳ ላይ ሰባት አርባ ሰባት አርባ አራት ሰላሳ ሰባት አርባ እሱ እንደገና ነው ያለው ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት አዎ
እሺ አየር ላይ ማየታችሁም አንዴ አይ እ፣ የ- system ኣቸው fail ስላደረገ እነሱ ናቸው እሺ የሚያስገቡት ለዛ ነው